ጤናችንን ማለት አባ ሰላም ነው አለን እግዚአብሔር ይመስገን አባት አለን። አንድ መኪና ፈልጌ ነበረ።
እሺ።
ዶልፊን ሁለት ሺህ ሁለት silver turbo silver charge
እ ዶልፊን እ ሁለት ሺህ ሁለት ሳይሆን ያንን ዶ- በዶልፊን እ ሻርኩ ሁለት ሺህ ስድስት ሁለት ሺህ ስምንት እና ሁለት ሺህ አንድ ነው ያለን ሁለት ሺህ አንዱ ምን አይነት ነው? የአውቶማቲኩ ያለው ነው ቀይ color manual manual። ስንት ነው እሱ?
እ እሱ አለን መተህ ማየ- ማየት ይችላሉ። ሁለት ሺህ ስድስቱ ሁለት ነጥብ ስድስት ነው
ሁለት ሺህ ስድስቱ
ሁለት ሺህ ስድስቱ ሁለት ነጥብ ስድስት ነው ሁለት ሺህ ሁለት ስምንቱ ሺህ አንድ ደግሞ ሶስት ነጥብ ሶስት ነው።
አይ ሁለት ሺህ አንድ አለ ብለሽኛል ልበል።
አዎ እሱን ነገ ደውሉልኛ።
van ነው?
አዎ አዎ ዋናው እም፣ እ ምን ያህል ባንክ ይመቻቻል እሷ?
ባንክ ይመቻችሎታል። ነገ ይደውሉልኛል።
እሺ ነገ ወደ የመስቀል ፍላወር ነው ያለው እዛ ባለፈው ሂጅ አጥቼ ፓስተር ነው ፓስተር
ፓስተር የለም ተብያለሁ። ሁለት ቀን ሂጄ ነው።
ፓስተር አረ መጥቷል። አሁን አስገብተናል። ፓስተር ላይ ዶልፊኖች ገብተዋል። አባት
እሺ ቢያንስ አሁን እኔ ስንት ማመቻቸት ይኖርብኛል? ስንት ብር
የ- ለየትኛው ለሁለት ሺህ አንዱ ነው እ እኮ ጠዋት ደው
እሺ ትኖሪያለሽ ራስሽ? hello hello hello hello አመሰግናለሁ። እሺ